ሀሴ ሰላሳ አምስት አርባ አራት የአሁኑ ኦርደር ማለት ነው። ከባልደራንቺ ያዘዘው ነው።
ሰላሳ አምስት አርባ አራቱ
ፊሉ ተቀንሶ እንትን ነው የተቀን- የተባለው ከባልደራስ ብራንች ነው የታዘዘው።
ጠብቀኝ፣ ቼክ ላድርገው።
እሺ
በዛም በዚህም ብለህ አስወጣኸው ይሄን ኦርደር ነው።
እግዚአብሔርን አላቆም እኮ አንቺ በቀን ቢሆን እሺ ችግር የለም።
ደግሞ ካፒታል ሆቴል አቆም እንደው ትንሽ ህፃን ልጅ ራሱ አይስቅብህም?
ኧረ አይስቅም። አንቺም አስቂ።
እኔ
ዛሬ ደግሞ ሰላም ብለሻል።
ምን ብለሻል?
ላይፌ ተበላሽቷል።
ወይ አሴት።
አይዞህ ወይ አሴት አረ ላይፍ ምስቅልቅል ወይ ወጣ መንጉር ነው። የት እንሂድ?
ምን ነው ፋና ቤት ምን ነው እ
ምን ነው ምን ተፈጠረ?
ምን ነው ሚጃ ከበች ላይፍ እ? እ?
ላይፍ ከብዶሻል። ዳቃና ልጅ ያለሽ እኔ
የራስን ደህና ነኝ።
አቃና ተናቃና አመሰግናለሁ ለምላሽ። ይሄ ነው ይባልሃል አቤል።
ያሬዳ ሳሎሻል
እሺ ልኝ ሁሉም
ፎንቄ ብሎሻል።
ባይ ባይ ቻው